የሕይወት ውሃ ምንጭ ከሆዱ ይፈልቃል። የተጠማ ሁሉ ጠጥቶ ይረካል። የሕይወት ውሃ ምንጭ ከሆዱ ይፈልቃል። የተጠማ ሁሉ ጠጥቶ ይረካል። እንዲያው ያለ ዋጋ የነፃ ስጦታ እንዲያው ያለ ገንዘብ የመንፈስ እርካታ ማንም የተጠማ ቢኖር ይታና ይጠጣ ይላል ኢየሱስ። ማንም የተጠማ ቢኖር ይታና ይጠጣ ይላል ጌታ። ማንም የተጠማ ቢኖር ይጠጣ ይጠጣ ይላል ኢየሱስ። ማንም የተጠማ ቢኖር ይጠጣ ይጠጣ ይላል ጌታ። አባባት ብለን የምንጮህበት የልጅነት መንፈስ ከእርሱ ተቀበልን። እግዚአብሔር መንፈሱን ሰፍሮ አይሰጥም፣ ለሚለምን ሁሉ አይከለክልም። እግዚአብሔር መንፈሱን ሰፍሮ አይሰጥም፣ ለሚለምን ሁሉ አይከለክልም። እንዲያው ያለ ዋጋ የነፃ ስጦታ እንዲያው ያለ ገንዘብ የመንፈስ እርካታ ማንም የተጠማ ቢኖር ይታና ይጠጣ ይላል ኢየሱስ። ማንም የተጠማ ቢኖር ይታና ይጠጣ ይላል ጌታ። ማንም የተጠማ ቢኖር ይጠጣ ይጠጣ ይላል ኢየሱስ። ማንም የተጠማ ቢኖር ይጠጣ ይጠጣ ይላል ጌታ። ከኩሬ ማለት የውሃ ምንጭ ይፈልቃል። እኛም ከእርሱ ከተጠጥ ተረድተናል። ከዚህ ውሃ የሚጠጣ አይጠማም፣ ወደ ኋላ ከቶ አይመለስም። ከዚህ ውሃ የሚጠጣ አይጠማም፣ ወደ ኋላ ከቶ አይመለስም። እንዲያው ያለ ዋጋ የነፃ ስጦታ እንዲያው ያለ ገንዘብ የመንፈስ እርካታ ማንም የተጠማ ቢኖር ይታና ይጠጣ ይላል ኢየሱስ። ማንም የተጠማ ቢኖር ይታና ይጠጣ ይላል ጌታ። ማንም የተጠማ ቢኖር ይጠጣ ይጠጣ ይላል ኢየሱስ። ማንም የተጠማ ቢኖር ይጠጣ ይጠጣ ይላል ጌታ። እኔም ተከተልኩትን ስራ ይትቼ ቆርጬ ተጓዝኩኝ ከዓለም ተለይቼ ኃይልን ስላገኘዋለሁ በርትቼ ጌታን እስከማየው እኔ ባይኖቼ ኃይልን ስላገኘዋለሁ በርትቼ ጌታን እስከማየው እኔ ባይኖቼ የሕይወት ውሃ ምንጭ ከሆዱ ይፈልቃል። የተጠማ ሁሉ ጠጥቶ ይረካል። የሕይወት ውሃ ምንጭ ከሆዱ ይፈልቃል። የተጠማ ሁሉ ይረካል እንደው ያለ ዋጋ